ሄሎ హలో
ዩኒቨርሲቲ አቤት ሚስተር የስ እስካሁን አልመለስም ባዴ ምኑን አልመለሰልህ?
በእንድ ገባ ብሩ እ?
ያ ቤት ቤት ደግሞ በእንድ ገባ ውዝድሮውን ነው የሚፈልጋል ከዛ ደግሞ በእንድ ገባ አዎ አዎ ይስተካከላል። እሺ አሁን የሁሉም አል- ሰው ነው። አዎ አዎ የሁሉም ሰው ነው። እያስተካከልነው ነው። ተስተካክሎ ሲጨርስ ይገባል።
ሶስት ቀን አዎ እንደዛ ነው የሆነው። እንደዛ ነው። ሳንቲም ትንሽ አስቸግሯቸዋል።
እሺ ማቼ ያስተካክላል እስከ ጠዋት ይስተካከላል።
ጠዋት አዎ ትናትና ማታ ደግሞ ጠዋት ይላል እስካሁን አይ አይልም። እስከ ጠዋት በእርግጠኝነት ይስተካከላል። እሺ ምድሮ እንደሱ አ- አ- ኮስማቲኩ አሳይና እንዴ ኧረ